ሄሎ ሄሎ ጤና ይስጥልን።
ሄሎ ሰላም ድሬ መስህብ ነው።
ነው ነው እሺ ከ BeU ነበረ የምደውለው እሺ እሺ እ በአስራ ዘጠኝ ሰማንያ ስምንት order ተቀብላችሁን ነበረ አንድ ጤፍ ጨጨብሳ አዎ ጨጨብሳ አዎ ስንት ደቂቃ ይፈጃል ከዚህ በኋላ አዎ ደርሷል በቃ እየወጣ
ደርሷል አዎ ደርሷል አይ ስትበልም ነግሬ ነበር ምሳ ሰዓት ብለን ትንሽ በያል ስላቸው ይዘን ችግር የለም ብለዋል አሁን ደርሷል እየወጣ ነው በቃ እሺ እሺ እሺ እሺ